ጤና ይስጥልኝ። ቴስኮ ሴንተር ምንድነው?
ሌላው አሁን ደውዬ ነበረ ከአዲስ አበባ ባህር ዳር ብዬሽ ካርድ ዘጋብኝ።
እሺ አለ ነገ ከአምስት ሰዓት ከሀምሳ ጀምሮ አለ አምስት ሰዓት ጀም ከአምስት ሰዓት ከሀምሳ ከሀምሳ ከሰዓት ላይ ከሰዓት ላይ ከሰዓት ላይ ከሰዓትም አለ አስራ አንድ ሰዓት አስር ሰዓት አለ።
እሺ አስር ሰዓት ላይ አስር ሰዓት ላይ ያለው ነገር እሺ አራት ሺህ ስምንት መቶ አስራ ዘጠኝ ብር
እሺ በምንድን ነው የምከፍለው?
በፈለጉት ባንክ መክፈል ይችላሉ። ቴሌግራም ላይ የኢትዮጵያ ንግድ ባንክ ከያዙ በኋላ እ ናሪ ከመያዙ
ምን አሉኝ?
የአስር ሰዓት ከአስሩን አልኩሽ።
የአስር ሰዓት ከአስሩን ከአዲስ አበባ ባህር ዳር ነገ
አዎ ከአዲስ አበባ ባህር ዳር ነገ price ኡ ስንት ነበር ያልሽኝ? ማ
አራት ሺህ ስምንት መቶ አስራ ዘጠኝ
እሺ እም፣ በምንድን ነው የምከፍለው? ለ- ለ- text ትልኛለሽ?
አዎ ቴሌግራም ላይ ልክሎታል። መንገደኛ ስም ይነግሩኛል።
መንገደኛ እሺ፣ ኪሩቤል መሸሻ
መሸሻ ኪሩቤል መሸሻ
ማን አሉኝ?
ኪሩቤል መሸሻ
ኪሩቤል መከታ።
መሸሻ መሸሻ እሺ የአያት ስም ገብሬ
ገብሬ።
አዎ
ኪሩቤል መሸሻ ገብሬ።
አዎ።
እሺ
ቴሌግራም ላይ በዚሁ ስልክ ልጠብቅ?
አዎ የስልክ ቴሌግራም አለው።
አዎ እሺ ልክሎታለሁ። ቴሌግራም ላይ እዛ ላይ ከፍለው የከፈሉበትን ደረሰኝ ይላኩልን። ቲኬቱን ልክሎታለሁ። እሺ ሌላ ምረዳውት አለ?
በቃ እሺ እናመሰግናለን። መልካም ቀን